ሄሎ ከቺፕቺፕ ነው የደወልኩት። የድራይቨር ልንገሮት ዘጠኝ አስራ ሁለት ሀያ ሰባት ሰባት አይ አርባ ሰባት ዘጠና ሁለት ሀያ ሰባት አርባ ዘጠና መኔ ባል ደውለት ታመነ ታመነ እሺ እናምናለን